ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልኝ።
ማስታወቂያችሁን አይቼ ነበረ እሺ፣
እና ያው መረጃ መረጃ ፈልጌ ነበር።
እሺ። የት አካባቢ ነው ያሉት? ቢሮ ቢመጡ
እኔ ሀያ ሁለት ነኝ።
ሀያ ሁለት ከሆኑ የቦሌ ቢሮ አይቀርቦትም ነው? እዛው ሰው ልላክሎት
አ፣ ወይ ሰው አገናኝ ወይ ደግሞ ሃይላይት የሚያ- ያው ወይ ሰው ስልክ ስልኬን ስጪና ሴልሶችን ላውራና ከዛ መቀር እችላለሁ ማግኘት።
እሺ። ማን ልበል?
እንደዛ ሽ- ስለሽ ይባላል።
ስለሺ። እሺ።
አዎ።
አሁን ይመቸታል። አ? እዛው ሀያ ሁለት ነው ያሉት?
አ በስልክ ላውራቸውና እ፣
ከዛ በኋላ ተከታተለ መረጃ መሄድ እችላለሁ። ስራ ላይ ሆኜ ሀያ ሁለት ነው ያለሁት አሁን።
እሺ፣ እሺ።